Hello
Hello ጤና ይስጥልኝ ዶንኪ ቲዩብ ላይ ነው የደወሉት
ቅድም እንደውለን ነበር Okay እሺ
እና ቁጥር ተብላችሁ ነበረ ምን ብለውኝ ነበር
ስልክ ቁጥርና ያለችበትን ብለው ነበር እሺ እሺ
ያለችበትን ባናቅም ሀገሩን ብቻ ነው የምናውቀው
Okay እስኪ በደንብ ጉዳዩን ንገሩኝ
እኔ ልጇ ነኝ ለመፈልጋት ማለት ነው እናቴ Okay እናት ለመፈለግ ነው
አይደለም
እና ለምን ነበር
ለብዙ ጊዜ ነይ ብያት ስለጠየቅኳት እሺ
በሁኔታዎች ስላልተመቻቹ ለመምጣት አልቻለችም እና ምናልባት እንደ አለፈው ባለ ታሪክ ከመጣች በሚለው ነው በእሸቱ በኩል
እና ምን ፕሮግራም ላይ ነው የፈለጉት ምን ምን ፕሮግራም ላይ ነው የፈለጉት ልጄ ናፈቀኝ ነው አፋልጉኝ ነው ምን ላይ ነው የፈለጉት እናንተ
ልጄ ናፈቀኝ ነው ያው አይደለ እንትን እንጂ አፋልጉኝ አይደለም ምክንያቱም okay ያለችበትን ታውቂያለሽ
ሀገሩን አውቀዋለሁ ቦታው ነው ማለት
okay እና ስልክ ታወራላችሁ
አዎ ሁሉም ስልኳለሽ አንቺ ልጇ ነሽ አዎ እሺ ለማን ንገሪኝ እስኪ
ሳራ ደስታ ወይም አበራሽ ደስታ ይቅርታ
የት ነው ያለችው
ኳተር ኳታር ነው አዎ እሺ በምን ምክንያት ነው ወደዛ ሄደችው
እኔ ለማስተማር ነው በመጀመሪያ ባን ያለው ነው ለቤተሰቦች ሰጥታኝ ሄደችው በዛ ምክንያት ለብዙ ጊዜ ጥያቄ ሳቀርብላት ያው እመጣለሁ እመጣለሁ የሚል ነውና
አንቺ ከማን ጋር ነው የምትኖሪው
አሁን ከእሷ እህቶች ጋር ማለት ያው ከእሷ እህት ጋር መጥቼ ከጓደኞቿ ቤተሰቦች ጋር ነው
ከአክስትሽ ጋር ነሽ ወይስ ማን ጋር ነሽ
ያ ቤተሰብ ነን ማለት በትውውቅ የሚተዋወቁ ናቸው አክስቴ ጋር ነበርኩኝ በፊት እና
እሺ የእሷን ስልክ ቁጥር ትነግሪኛለሽ
እሺ ንገሪኝ እሺ
የአጭሩ ፕላስ ዘጠና ሰባት ፕላስ ዘጠና ሰባት አርባ ስድስት